ሌላው መሰረት አዘዝ
መሰረት ወዬ
ሰባት ሀያ አምስት
ሰባት ሀያ አምስት ምን ሆነብህ?
ኧረ አውጪው በእናትህ የሆነ ለምን?
ሳይክል ተንፍሶብኝ ጎማ እየሄድኩ ነው ላስነሳው።
ስምህ ማን ነው?
ቢኒያም ንጉስ
ቢኒያም አንዴ ጠብቀኝ እሺ። ክፈትልኝና እጠይቅልሃለሁ። እኔ ማስወጣት አልችልም።
እሺ ልጠብቅሽ? አ እሺ ብሬ እና ጌታ ስጠኝ አልረሳቸውም። ጠብቀኝ ቢኒያም አንዴ።
እሺ እሺ
ከገርጂ ጎሮ የምሄደውን order ነው cycle የተበላሸብህ።
አዎ እ?
አዎ አዎ ጠብቀኝ እሺ አንዴ። ሌላ order ይዘሃል ከዚህ ውጭ?
አይ ይዤ ነበር cancel ሆነብኝ። እሱ ራሱ ላስነሳ እየሄድኩ ነበር ዕቃ cancel ሆነብኛል።
እሺ እሺ ቢኒያም አሳልፍላት። ጠብቀኝ አንዴ እሺ እንዳትዘጋው።
እሺ
ቢኒያም አሀ ወጥቶልሃል።
እሺ አመጡ አመሰናለሁ።
አይ፣